hello ማልባባ እንዴት ናችሁ? የሆነ መረጃ ላጣራ ብዬ ነበረ። አንድ አባዱላ ማስታወቂያ ሰርታችሁ ነበረ።
እሺ ምን አይነት ታርጋ ሰማንያ ሰባት ስድስት ዜሮ አንድ የሚል
እም?
አባዱላ አባዱላ ማስታወቂያ ሰርታችሁ ነበረ እ ምን አይነት color ነጭ ነጭ color
አባዱላ ነጭ የለንም። አሁን ላይ carbon color ነው ያለን።
carbon color ነው አለሽ? በ- በባንክ ምን እስቲ በ- ያለውን አታ- አታሳይኝም? ታዲያ እስቲ በስልክ ልንገርና ቴሌግራም ላይ ታስ- ታስገምጭልኛለሽ?
አ- ይቅርታ አባት ማሊባባ dot net ላይ ገብተው ማየት ይችላሉ።
ምን የሚል ነው? ማሊባባ ማሊባባ dot net ቴሌግራም page ኣችን ላይ እሽ፣ ማሊባባ ዶት ኔት
ዶት ኔት ኔት አ፣ ኔት
ኔት። እሽ አ።
እሽ፣ እስቲ ልሞክር። እሽ